ሄሎ
ሄሎ፣ ሰላም ነና?
ሄሎ
ወይ ሰላም ነው አለሁ። እግዚአብሔር ይመስገን።
አለ ቢፎር ዴት በሁለት ሺ አስራ አራት
ምን አልከኝ?
ቢፎር ዲ ሁለት ሺ አስራ አራት
የቆየ ነው። ምን ያህል ጊዜ ሆኖታል?
ኦሮት አርጋ ነው ኦሮት አርጋ ኦኬ ወይ ታሽጓል? አባ ታሽጓል። የቆየ ነው። ታሽጓል። የቆየ ነው።
ስንት ስንት ይገኛል? ናት በዚህ በዚህ አቋማ በዚህ አቋማ
ኦሮ ዜሮ አምስት አይደለ?
አ ዜሮ ዜሮ አምስት አ እኮ የእሱ አይነት በሱ አይነት ያላቸው ሌላ
አይ በእሱ አቋም የለኝም።
በስ በ- በዚህ አይነት ሞዴል የለም። አሁን ሌላ ያም ያልተሸጠ ማለት ነው።
ሁለት ስምንት ስምንት ነው ያለኝ።
ስምንት ነው ስምንት ስንት ነው
ስምንት ሶስት
እ
ሶስት ሚሊዮን
ውስጥ ሁለት ስድስት ስድስቱ ስንት ገባ?
እኔ እንጃ ስድስቱን አላውቅም።
ኦኬ በዚህኛው እኔ ለውጥ ፈልጌ ነበር።
በምንድን ነው የፈለከው? በምን ለውጥ
እኔ ስድስት ነው ያለኝ ሁለት ስድስት
እኮ ይዘፈናል ሁለት ሺህ አስራ ሁለት
እኮ ይዘፈውና እና ነገር ያ እንደው መኪናውን
Okay እሺ በቃ ሁለት ሺህ አስራ ሁለት ነው። ዋጋ ለማወቅ ፈልጌ ነበር አንድ ላይ
አ፣ አይ አላወኩም።
እስከ ስንት ይገኛል ግን አሁን ይሄ ሁለት ሺህ አስራ ሁለት ማለት ነው።
እ እሱ አሁን ሶስት ከአራት ነው የተሸጠው ሁለት ሺህ
አ በዚህ በኩል አርሳፊው ማለት ነው።